hello አቤት።
ሰላም ጤና ይስጥልን። ቴሌ ነኝ
አዎ ሰላም ነው።
አለን። ምን ልርዳዎት?
አይ እንትኑ ስምንት
ምን አሉ?
ልማድ ያለውን እንትን ተጫዋች አ- እ አዎ ልገባልህ አልቻለ።
እሺ ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
እ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ይሸለማሉ።
እሺ game ኡን ለመጫወት ደግሞ ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ደውሎ መጀመሪያ እሺ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጥም ይላል።
እ
እሺ
እሺ እሺ
አመሰግናለሁ።
ምንም አይደለም። እሺ